ፓፓ ጤና ይስጥልኝ ማኒ ፓፓ።
ሰላም ነው።
እግዚአብሔር ይመስገን ሰላም ሰው አለን። እግዚአብሔር ይመስገን።
ቲክቶክ ላይ የሆነ መኪና አይቼ ነበር። የሆነ አይሩ
እሺ ሁለት ሰዓት
ታንሽ
ምን አሉኝ?
ዘንድሮ
ምን አይነት አባት እየሰማሁት ነው። እየተቆራረጠ ነው የሚደርሰው።
የት ነው አርዳሻችሁ?
ምን ነበር የፈለጉት?
አይሩፍ ዘጠና አንድ ታርጋ አይሉፍ ፓስተር branch ኣችን ላይ አለ ሁለት ሺ አስራ ስድስት ሁለት ሺ አስራ ስድስት ሞዴል ማለት ነው።
አዎ ስምንት መቶ ሺህ ባንክ ያለበት
ባንክ አንድ ሚሊዮን ነው።
የት ስምንት መቶ ሺህ ለእጁ ሁለት ነጥብ አራት የሚፈልግ
በእጅ ስንት ሁለት ነጥብ አራት
እ፣ ባንክ ስንት ነው ያለበት?
ስምንት መቶ ሺህ ተያይዟል። ማያያዝ አይጠበቅበትም።
አይ በቃ
እሺ